ሄሎ ሄሎ አቤት ስልክ ቁጥር ንገሩኝ አንዴ።
ዜሮ ዘጠኝ አስራ አራት እሺ አርባ ስምንት ስልሳ ሶስት አርባ ሊዲያ በሚለው አዎ አዎ እ- ም- በሙሉጌታ በሙሉጌታ ነበር የተሞላው ሽንኩርት።
ነበር አዎ ዛሬ እንደሚደርስ ነበር ማውቀውና okay፣ ለነገ ላስገባሉት፣ ነገ መቀበል ይችላሉ?
እሺ እሺ
እሺ፣ የት ነበር location ኡ?
ሰኒት ነበረ ሁለተኛ በረጋ
ነገ ይመጣሎታል።
እሺ ነገ ጠዋት መሆን ይችላል ቤተክርስቲያን ምናምን ስንት ከሰዓት አዎ፣ በጠዋት እንዲደርስ አሁን እናሳውቃቸዋለን።
እሺ እሺ thank you እሺ፣ እናመሰግናለን። መልካም ምሽት።